Hello ጤና ይስጥልኝ ዴኒቲ Hello ይስጥልን የ YouTube ትምህርት ነው እሺ የኦንላይን ትምህርት ነው ያለው አሁን ላይ በኦንላይን ነው የሚሰጠው ትምህርቱ class ኡ ተጀምሯል
ተጀምሯል
አዎ አዎ በሳምንት ሶስት ቀን ነው ኮርሱ የሚሰጠው ማክሰኞ ሀሙስ ቅዳሜ ነው አሁን ተመዝግበው ክፍያውን ፈጽመው ቴሌግራም ላይ ይላኩልንና መጀመር ይችላሉ
አመሰግናለሁ
እሺ እናመሰግናለን